ምንም የማልለውጥ አባቴ ለኔ ልዩ ነህ፣ ወዳጄ ለኔ ልዩ ነህ። በማንም የማልቀይር በምንም የማልለውጥ አባቴ ለኔ ልዩ ነህ፣ ወዳጄ ለኔ ልዩ ነህ። ከማዳን ይበልጣል ማዳኑ አዲስ ነው ስራው በየቀኑ ህመሜ ተወግዷል ሞቴ ፈውሴ ነህ ቤዛ መድኃኒቴ ህመሜ ተወግዷል ሞቴ ፈውሴ ነህ ቤዛ መድኃኒቴ በማንም የማልቀይር በምንም የማልለውጥ አባቴ ለኔ ልዩ ነህ፣ ወዳጄ ለኔ ልዩ ነህ። መስቀል ላይ ሆነ ስትጮህ ቀስቅሶኝ የፍቅር ሲቃህ ከዓለም መጣውኝ ቆብልዬ አባቴ ወዳጄ ነው ብዬ ከዓለም መጣውኝ ቆብልዬ ወዳጄ አይጥለኝም ብዬ በማንም የማልቀይር በምንም የማልለውጥ አባቴ ለኔ ልዩ ነህ፣ ወዳጄ ለኔ ልዩ ነህ። ይሞቃል ቅፍ መቹ ነው ልብ ያርፏል ማንም አያደክመው የዛሬም የነገም ታሪኬ ተጽፏል ላንተ ተማረኬ የዛሬም የነገም ታሪኬ ተጽፏል ላንተ ተማረኬ በማንም የማልቀይር በምንም የማልለውጥ ኢየሱስ ለኔ ውዴ ነህ፣ አባቴ ለኔ ልዩ ነህ። ውድ ነው ከቀይን በላይ ማደራው ጫፍ የሌለው ሰማይ አልወጣም ከፍቅር እልፍኝ የቱ ነው ካንተ ሚለየኝ አልወጣም ከፍቅር እልፍኝ የቱ ነው ካንተ ሚለየኝ በማንም የማልቀይር በምንም የማልለውጥ አባቴ ለኔ ልዩ ነህ፣ ወዳጄ ለኔ ውድ ነህ። አርቆ ነገን ያይ ይለኛል አምናለው እጅግ ይወደኛል ሰማልኝ ጠላት ሲመክርብን ምረቱን አላጎደለብኝ ሰማልኝ ጠላት ሲመክርብን ምረቱን አላጎደለብኝ በማንም የማልቀይርህ በምንም የማልለውጥህ አባቴ ለኔ ውዴ ነህ ወዳጄ ለኔ ልዩ ነህ አባቴ ለኔ ልዩ ነህ ወዳጄ ለኔ ልዩ ነህ
እውነት ነው። ክብርና ምስጋና አምልኮትና ውዳሴ ከምድር እስከ አርያም ላንተ ይሁን ለዘላለሙ አሜን።